business name in the
hello ሀይልዬ
ሀያ ስድስት ሀምሳ ስምንት እና ሀያ ስድስት ሀምሳ አንድ ሀያ ስድስት ሀምሳ ስምንት እና ሀያ ስድስት ሀምሳ አንድ ምን ሆነብኝ?
እንትን ሀያ ስድስት ሀምሳ ስምንት ሀያ ስድስት ሀምሳ አንድ
እሺ፣ ሀያ ስድስት ተቃራኒ ወደ ነው ሀያ ስድስት ሀምሳ አንድ ናቸው።
okay እሺ፣ አንዴ ስከፍትልኝ ጠብቅኝና እጠይቃለሁ። እሺ እሺ
ፍቃዱ ከሀበሻ ያለውን ትሰራዋለህ?
አዎ
እሺ፣ አንዴ ጠብቀኝ። ከኮኮም ከቦሌ ያለው እንዲወጣልህ አዎ
ፍቃዱ ወይ
ከእልፍኝ መገናኛ መሄድ ይግባለ ወይ ትሰራለህ? ነው
ኧረ ዝናብ ነው ዝናብ ከመገናኛ ሀያ ሁለት ተጨምሮልሃል።
እ?
ከመገናኛ ሀያ ሁለት ተጨምሮልሃል።
እ፣ እንትን ይኸውልህ የዝናብ ልብስ የለኝም ዝናብ ስለ እንትን ዝናብ ስለሌለ ነው ያለ። ለዛ እኮ ነው እሺ ያስወጣው እነግርልሃለሁ።
ንገራቸው ዝናብ ልብስ የለኝም እሺ እሺ። እ፣ የዝናብ ዝ- ልብስ የለኝም አልሰራውም ብሏል። እሺ ፍቃዱ እ ፍ- ፍ- ግን እኔ ማስወጣት አልችልም።
እ?
ፍቃዱ ይወጣልሃል። እሺ
እሺ ያኛው እንዳይገባብኝ ንገራቸው እሺ። አይ እሱ ነግሪልሃል።
እሺ አዎ አዎ ሀያ ስድስት ሀምሳ አንድ